ሄሎ
ሄሎ ሰላም፣ እንዴት ዋሉ?
ሰላም ሰላም፣ እንዴት ነው ትርፎ?
እግዚአብሔር ይመስገን።
ፍራኦል ደሳለኝ ይባላለሁ።
እሺ፣ ፍራኦል ደሳለኝ አዎ ስልክ ፍራኦል ያዝ፣ እ?
ስልክ ቁጥር ያዝ፣
ስንት ቁጥር ስልክ ስልክዎትን ያዝ አሉ ፍራኦል።
ስልኩ ስልክ ቁጥር ዜሮ ዘጠኝ
እሺ፣ አርባ ሰባት
0947 አርባ ሶስት 43
ሰባ አራት 74 አስራ ስምንት 18 ልብሽ አቶ ፍራኦል ፍራኦል አዎ
ምን ልታዘዝ?
አዎ የ YouTube ትምህርት ለመማር ስለፈለኩ እንትና depression እንትና ነው አል ኮሜዲያን እሸቱ እ እ?
ኮሜዲያን የሰራው ማስታወቂያ አይተው ነው?
አዋ እሱን አይቼ ነው።
እሺ፣ በኦንላይን ነው ወይ በአካል ነው መጥተው መማር የሚፈልጉት?
በኦንላይን ነው በኦንላይን በኦንላይን ነው። እሺ፣ አዋ ኮርሱ የሶስት ወር ነው።
እ
ኮርሱ የሶስት ወር ኮርስ ነው።
እሺ ለሶስት ተከታታይ ቀናቶች እሺ ኮሜዲያን እሸቱ እሺ የሚሰራቸውን ቪዲዮ እንልክሎታለን።
እሺ በሳምንት ለሶስት ቀን እሺ በሳምንት ለአንድ ቀን ለሚኖራችሁ ጥያቄ ከኮሜዲያን እሸቱ ከኮሜዲያን እሸቱ ጋር Google meeting ይኖራል።
እሺ
ሀያ credit hour ነው የምናስተምረው እሺ ለሁለት ሰዓት ማለት ነው።
እሺ ቪዲዮ የተቀረጸው ለሁለት ሰዓት ነው።
እሺ
ያከፋፈሉ ሁኔታ የአንድ ክሬት ዋጋ ሰባት መቶ ሀምሳ ነው።
እሺ በብር ስናስበው ሀያ ክሬት